Hello ሰላም ጤና ይስጥልን ብሽት ቤት
ሰላም deposit ማድረግ ፈልጌ ማስገባት አልቻልኩም። ኦንላይን ምንድን ነው የሚልህ?
ምን በቃ ስልክህን አስገባ ይለኛል። ስልክህን ሳትገባ ወፌ አይንቀሳቀስም።
ጭራሽ ነው የማይንቀሳቀሰው።
አ እስኪ ከላይ ምን ይወጣል።
እንደሚልህ ትልክልኛለህ?
ምን ላይ
screenshot አድርገህ ላክልኝ ምን እንደሚልህ። በምን የሞከርከው
ማለት በምንድን ነው ማለት በቻፓ እኮ በቻፓ ሆኖ ከቴሌ ብር ላይ ነው ከ CBE ላይ ከ- ከቴሌ እ ቴሌ ብር ያለው ግን በቴሌ ብር ቴሌ ብር። እስኪ No።
ሳንቲምን ሞክረኸዋል?
እ የሳንቲም ፔን ሞክረኸዋል?
የሳንቲም ፔንም አልኩት እ ሁለቱም ላይ ነው ማስገባ
የሳንቲም ፔን የሞከርኩት የቻፓ ጭራሽ አይሰራም። sorry
ምንም ነገር ነው የማይ- የማይሰራው የቻፓ። እሺ ምን እንደሚልህ አንዴ screenshot አድርገህ ትልክልኛለህ ቴሌግራም ላይ።
ስልክህን ሞልቼ ምንም በቃ አይንቀሳቀስም።
እኮ ልክ ሞልታ- ከሞላኸው በኋላ amount አስገብተህለታል?
እ?
amount አስገብተህለታል?
አዎ amount አስገባው። ከዛ በቴሌብር ነካው እ፣ እ? ቴሌብር ነካው enter your phone number አለኝ። phone number ኤን አስገባው ዜሮ ዘጠኝ ብሎ ይጀምር የለ ዜሮ ዘጠኝ ብዬ እ፣ ጽፌ አስገባው።
OK። ከዛ ከዛ አያመጣም።
continue ስለው ምንም በቃ አይንቀሳቀስም።
እስኪ አንዴ screenshot አድርገህ ትልክልኛለህ? ይቅርታ ቴሌግራም ላይ ቴሌግራም እሺ፣ እሺ፣ ቻው